hello ጤና ይስጥልኝ። ችብችብ ሰላም ነው? ሰላም ትእዛዝ ቆይቶብኝ ነበር። ትናንት እናመጣለን ብለው መጨረሻ ዛሬ ይመጣል ብላችሁ ነበር፣ ግን አልመጣም።
የት ነበር location ኑ?
ኮዬ ፈጬ አስራ
ኮዬ ፈጬ። እሺ check አድርጌ ማን እንደያዘው driver መልሼ ልደውልዎት። ሁለት ደቂቃ ይታገሱኝ። እሺ